ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። ኢትዮ ልጋብሽ
አማካሪ ነው አይደል?
አዎ
አይ እባክሽ አንድ ነገር ልጠይቅሽ ፈልጌ ነበር፣ እውቀቱ ስላሌለኝ ነው።
እሺ እባክህ የምንደርገው
ሄሎ፣
አቤት ይሰማኛል። ጉዳዩ ስሞትን እንገሩ
አይ ሊዘጋብ ነው መሰለኝ ስልክ።
አይ እኔ ይሰማኛል።
አይ እኮ ገባኝ፣ ጥቂት ነገር አለ።
ጀን ይቀጥሉ።
ይኸውልሽ ፈልጌ እሺ ነበር ቆይ መጀመሪያ ስሞትን